Hello
አሎ
ሰላም ጤና ይስጥልኝ። ሄሌኒ አብሮ ይስጥልኝ።
አለ ምን ልርዳዎት?
ትኬት አሸንፈሃል ብሎኝ ነበር አሁን ፖሊስ
አዎ
እና ኮከብ ዘጠኝ ሰማንያ አምስት ብሎ መጀመሪያ
እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
እሺ
አንድ ሶስት ቁጥር ላይ ለመጫወት
እሺ
ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት።
እሺ
እርስዎ ባለው ትኬት game ኦችን ይጫወቱ፣ እድሎትን ይሞክሩ።
እሺ እሺ